ጤና ይስጥልኝ። ሁሉ ስፖርት ነው የምንለቀው።
ከንትን ነበር ከዊኝ የሆነ እና እስካሁን ብሎ ነው ሲስተም አልተለቀቅም።
ምንድን ነው አልታረምም ነው?
አይ ሳይሆን ብሎክ ሆኗል። ብሎክ ቴሌግራም ላይ ነው ቴሌግራም ላይ ልክ ያለው ምናምን ከጠዋትም እንደዚህ ሰው የነበረ ትንሽ ቆይ ውልብል እስካሁን አልተስተካከልም። ከስምንት ቀን በላይ ሆነ።
ቴሌግራም ላይ ከላኩ አንዳንድ ጊዜ ቀናትም ሊፈጅ ስለሚችል በትዕግስት ይጠብቁ።
ሌላ- አንዳንድ ጊዜ ብዙ ቀን ይፈጃል።
okay ሌላ እንትን የለውም የሆነ ወይ ብ- እንትን IT ዎች ነው እንትን- የሚያዩት እነሱ አይተው ተስተካክሏል ሲሉ ነው ምና- የምናሳውቁት። አንዳንድ ጊዜ ደግሞ wallet issue ይቆያል። ሲስተካከል ቴሌግራም ላይ እናሳውቁታለን።
እሺ፣ ወይ ሌላ branch ምናምን ላይ እንደዚህ መጠየቅ ይችላል?
አይ እንደዚህ አይነት አሰራር የለንም።
የለም። እሺ።